hello ጤና ይስጥልኝ ቤት ላይ reach አቤት
account history ላይ ገባው።
እሺ ከዛ ከዛ ደግሞ ቦታው history
ከዛ voucher history ገባው።
አዎ
ከዛ voucher history ስገባ ስምንት መቶ ብር እሺ፣ ያ digit ኡን አገኘሁት።
አገኘኸው አይደለ እሺ copy voucher አድርግና ቆይ፣ እ፣ ከስ- ከእንትን ጋር ነዋ
ከምን ጋር spelling አለው መጨረሻው።
አዎ አንድ ፊደል አለ መሀል ባለ ላይ።
ስድስት አ።
ፊደል ነው አንድ ፊደል አ፣ አለ እሺ እሱን ኮድ ካደረክ በኋላ ዶ- deposit deposit ልበለው?
የሚል ላይ ገባ deposit የሚል ላይ ገባና voucher የሚል ምረጥ
እሺ እሺ deposit ልበለውና voucher ላይ ነው።
አዎ voucher የሚል ትመርጥና ከዛ በኋላ እ፣ ኮድ የምትለዋ ላይ ያንን ኮድ መጻፍ ነው እሺ እ፣ ሰላሳ ስምንት ውዴ እናመሰግናለን።
ተመለሰ? እሺ አዎ አዎ ተበልሷል።
መልካም ቀን ይሁንላችሁ።
አመሰግናለሁ።
ምንም አይደል እሺ መልካም ቀን አይ